የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት የወደቀላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይዋን ላለማየት ስለት ጀግና ተፈተነ በመሰናከበት ተዋከበና ተዋከበና ወዲህ ዞር ቢል ሰለምና ገብርዬ ሲሆን ቀኙ ሳለና አረሩ ስቦ ስለት ጀግና ተፈተነ በመሰናከበት ተዋከበና ተዋከበና ወዲህ ዞር ቢል ሰለምና የነደደ እሳት ክንዱን ተርሶ ጨክኖ ካሳ ጋትና ኮሶ ቦተላ ካሳ በላሳ እንደ አንበሳ የባህር አንበሳው ዳግማሮስ ካሳ በላሳ ካሳ በላሳ እንደ አንበሳ የአንድ እናት አገር ግብሯ ከቶ ሳይረሳ ካሳ በላሳ እንደ አንበሳ ንቃ በመንፈስ ለአንድነት ካሳ ተነሳ ካሳ በላሳ እንደ አንበሳ አንተ የሞትክላት አገር ክብሯ ሳይረሳ ካሳ በላሳ እንደ አንበሳ ሰናና ያለ
ኢትዮጵያ ዋልታና ማገር ነፍሱ የሰጣት ለካለም ንቆ ሀገር ሊያቆም ነው ቴዎድሮስ ወጥቶ አምጡ ቆርታችሁ ከሹሩባው ላይ ኪዳን እንሰር እንዳንለያይ ነፍሱን የሰጣት ለካለም ንቆ ሀገር ሊያቆም ነው ቴዎድሮስ ወጥቶ አረጀች እያሉ ሰዎቹ ሲያሙሽ አረጀች እያሉ ሰዎቹ ሲያሙሽ ሙሽራ ነሽ ቦሎ ወይ ሰፋ ነፍስሽን ተይደማ ተይደማ ተይደማ ተይደማ ሳይገላገለው ህልሙን በወግ ይዞ ሳይገላገለው ሽር
ተኩለት ሆነን አንድ ላይ ጉራጌና ሐረር ዞርዜ ወላይታ ቤንሻንጉል ሶማሌ አፋር አሳይታ ግመል የላ ጠጣት እንደ አፋር ተጉዤ ግመል የላ ጠጣት ቀይ ማር ተጉዤ አንድ ገመድ አጣሁ